ህንድ ስትሄድ ይዘህ የምትመጣውን ነገር እየነገርኩህ ነው። አለዚህ ደሞዝ ነው እኮ ወደ ፎቲ እየተባለ ነው እ ፎቲ የለም እየተባለ ነው ለዚህ ወር ፎቲ በማን ሰላም ነው ደህና ነሽ ያለሽ
አረ ድጋሚ አመመኝ።
ምን አይነት ማርያም
ምን ነው
አይ ወደ ላይ ሰላለኝ ራሴ ራሴና ጉረቤ ዘጋ
ተቀጣል ደሞ ርጀንት በይ
እሺ
አፊ እና ተወረ ቡና ካለ ቡና ቤት ቤት
እሺ
እና ሻይ እያጣችሁ
አሁን መጣች
እ
አልመጣችም
እሷ ተሻለኛል። የመቀሰቀስ ነው አትንቀሳቀሽ።
አልተጠረኩም ልብስ እያጠብኩ ነው እኔ። ልብስ እያጠብኩ ነው አሳየሁም